ሎ ጤና ይስጥልኝ።
hello ጤና ይስጥልኝ።
Flintstone Homes የ Flintstone Homes ልደታ ቢሯችሁ ምኑ አካባቢ ነው?
ልደታ ቢሮችን ፍርድ ቤት ያውቁታል? ልደታ ፍርድ ቤት አዎ ከልደታ ፍርድ ቤት ወደ አብነት የሚወስደውን መንገድ ይዘው የሄዱና የተወሰነ እንደሄዱ ዳሽን ባንክ ወይ ደግሞ አዋሽ ባንክ ያገኛሉ።
እሺ ከዛ ይሄ መስኮት መስኮት ያለው ትልቁ ህንጻ የለም ያውቁትም ከታች እስከ ላይ ትልቁ መስኮት አዎ መስኮት አዎ አዎ አዎ እሱ ግራ- እሱ ground ላይ ማለት ነው።
okay እሺ እሺ
okay እንትን ብለዋል። ቀጠሮ ይዘው ነበር።
እ እ ቀጠሮ ይዘው ነበር።
ቀጠሮ አልያዝኩም።
okay okay ያው በአካል መጥቼ ማውራት ስላለብኝ ነው።
okay ከዚህ በፊት አ፣ እንትን ብለዋል። የዚህ በፊት ደንበኛ ነው ደንበኛችን ነዎት?
እ ማለት
መ- መጥተው ያውቃሉ ከዚህ በፊት?
አላቅም ኦኬ አላቅም አላቅም።
ማስታወቂያ እንትኑ?
የት አይተው ነበር የደወሉልን እ ከማስታወቂያ ሰምቼ ነው ቲቪ ከሬዲዮ ሬዲዮ።
አ ቤቶቻችሁን እንኳ አውቃቸዋለሁኝ።
OK እሺ፣ ስሞትን ማን ልበል
እ አቶ ኃይሉ
እሺ እሺ ባንክ ቤት ለማን?
ነገርኩት ከጠፋሁት ይደውሉልን ቢሮ እ፣ እሺ።
ከነገርኩት ቦታ እሺ እሺ
ቤት ነው አመሰግናለሁ።
አክሲዮን ነው የሚፈልጉት ይቅርታ።
እ እስኪ ቤት ቤት ነው ነው አክሲዮን ነበር መጀመሪያ የሚፈልጉት።
ቤት ነው ቤት
OK ቤት ነው።
ቤት ነው።
እሺ ለማንኛውም እስኪ ሁሉንም አወራለሁ።
እሺ እናመሰግናለን። ጊዜ እሺ እሺ
እሺ እሺ